Hello.
Hello.
Hello.
Hello.
Hello.
ሄሎ ምን ነገር ሰላም ጤና ይስጥልን።
እ ነገር
ሄሎ አሁን ደውለው ነበረ።
አዎ
እሺ ይሄ SMS አንድ ገብቷል።
SMS
SMS ያው እሺ message ገብቶሎት ነው። message ኡ ቴሌቪዥን game ነው። game ኦችን ሲጫወቱ ሽልማት ያገኛሉ።
ሽ- እ- ሽልማቱ አዎ ሽልማቶችን ያገኛሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የዕድል ጨዋታ አለ። መርጦ መጫወት ይችላሉ።
ኮከብ ዘጠኝ ሰማንያ አምስት
ዘጠኝ ሰ- ሰማንያ አምስት ዘጠኝ ሰማንያ አምስት
ዘጠኝ ሰማንያ አምስት አዎ ከዛ ሶስት ቁጥር ላይ እሺ